ጤና ይስጥልኝ።
ሰላም
ወይ
አርባ ሰባት ሰባ ሶስት
አርባ ሰባት ሰባ ሶስት እሱ ምንድን ነው?
ፌኑን እስኪ ቼክ አድርጊ። አራት ምናምን ኪሎ ሜትር አካባቢ
ስንት ብር አሰበለን?
እ ማነው ስልሳ አምስት ነው ያለው። ከ- ብርሃን የት መሰለህ ደንበር ሱር እኮ ናት ተረክሽን ጋር
እሺ አየዋለሁ።
አ- ይሰማል።
አዎ ሰምቻለሁ። እሺ እሺ አይታለሁ። እሺ እሺ